ተጣጥፌ ትንሽ ቀምሰን ትንሽ ሳስትን ወዲያው ደሞ ደሞ አወላልቀን ደሞ ወዲያው ያለ ሰቀቀን ማን ያላከን ባንዲት ተጣብቀን በሕይወቴ እንድቻለች ቀን ጭራሽ ጭራሽ በፍጹም ጭራሽ ማን እንደሱ ላልፈኝ ላዳራሽ የኔ ጌታ የኔ አልጋ ወራሽ አቤት አቤት ስትል ደስ ሲል ሲያቃጥል ወየው ወየው ስትል ደስ ሲል ሲያቃጥል ደስ ሲል ሲያቃጥል አቤት አቤት ስትል ደስ ሲል ሲያቃጥል ወየው ወየው ስትል ደስ ሲል ሲያቃጥል ደስ ሲል ሲያቃጥል አንድ ሁለት አንድ ሁለት ተባብለን ያለን ተዋውቀን ተቃጥረን ሌላ ቀን ሰነባብተን ደሞ ተነፋፍቀን ሁለት ሶስት ሶስት አራት ቀጠልን በኩራት አይሰውነት የትም የለም እውነት አይሰውነት የትም የለም እውነት ከደርሶ ሲመለስ ድንገት ተያይዘን ደግሞ አንገት ለአንገት ተወቃቅሰን ትንሽ ተላፍሰን ተማሙቀን ደንቡን አድርሰን ተሳስመን ተኛን መልሰን በማግስቱ ካልጋ ወርጄ ተጣጥቤ ሻወር ወስጄ ድንገት ፈራው ድንገት ጠረጠር ሳይጠናብኝ መለየት መራ እያፈቀርኩ በፍቅር ቆረ